Hello
ሽንግዳን የህክምና ማዕከል ምንድነው?
እንትን የ hip MRI እና አልትራሳውንድ ፈልጌ ነበረ። የ hip
በአንድ እሺ፣
እሺ አለን።
ሁለቱም አለ MRI ዩም የ ultrasound ኡ
የ MRI የ hip አለን።
አልትራሳውንዱ
እሱም የሚጠይቁበት ስልክ ቁጥር ሰጡታለሁ።
እ ምን አልሽኝ?
ስልክ ሰጡታለሁ። ሌላ ቦታ ነው የሚጠይቁት። እሱን Okay። እሺ፣ ስንት ነው ይሄኛው አልትራሳውንዱ?
normal እንትኑ ነው ማነው?
የሚለው።
አዎ አዎ፣ hip ነው የሚለው። አዎ እሺ አምስት ሺ ስምንት መቶ ሰባ ብር
አምስት ሺህ ስምንት እዚህ ቡልጋሪያ ጋር ነው አይደል ያላችሁ?
አምስት ሺ ስምንት መቶ ሰባ አዎ ሩዋንዳ ጋር
አይደለ? እሺ፣ የዛኛውን ስልክ ስጠኝ እስኪ።
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ቡልቡላ ይኖራቸዋል እንዴ? ቦሌ ቡልቡላ የለም የለም። የት ነው አሁን የሰጠሽኝ ታዲያ?
የሰጠሁት ሩዋንዳ branch
ሩዋንዳ branch፣ እዛው ሩዋንዳ ሁለቱም።
አዎ
እሺ፣ አመሰግናለሁ።
እሺ